ሄሎ ሄሎ፣ ሰላም ነው?
ሰላም ሰላም ነበር አለን አለን።
አለን። መረጃ ብለሽ መረጃ ፈልጌ ነበረ ካላስቸገርኩ ይቅርታ።
Okay፣ እሺ፣ ይቻላል። እሺ፣ ችግር የለም።
ሐዋሳ ሐዋሳ branch አላችሁ እንዴ?
ሐዋሳ branch አለ ነው?
አላ በሽያጭ አራች branch አዎ፣ የኛ branch አለ ነው።
ባጃጅ ፈልጌ ነበር እና ሐዋሳ ሐዋሳ ነው የምደውለው።
Okay፣ እሺ፣ በቃ እኛም እዛ ሐዋሳ ስላለን የእነሱ ልላክልህና እሺ ላክልኝ። እሺ፣ አሁን ልጠብቀው?
አዎ፣ በ text እልክልሃለሁ miss call ባረክበት።
እሺ አባት እሺ